ሄሎ እሺ አስራ አራት ሰማንያ አራት hello hello አስራ አራት እሺ ሰማንያ አራት እሺ ሀያ ሰባት ዘጠና ስምንት
እሺ odd ኡ እኮ ከሀያ በታች ነው አጠቃላይ odd ኡ ቦነስ የሚሰጠው አጠቃላይ odd ኡ lost በሆነው ጨዋታ odd ሲካፈል ከሀያ በላይ ከመጣ ነው የትኛው ነው ከየትኛው የሚከፍለው ንገረኝ እስኪ።
odds total የሚለው አለ አይደለ total አለ እሺ እሱ lost ለሆነው አሁን ለአርሰናል ጨዋታ ማለት ነው odd ኡ አለ አይደል አንድ ነጥብ ሰባት ሁለት አንድ ነጥብ ሰባት ሁለት አለ እሺ አዎ።
total ኡ አስራ ሶስት ነጥብ ዘጠኝ ሰባት ነው አይደል?
okay እሱ ለዛኛው አዎ።
ለአንድ ነጥብ ሰባት ሁለት ሲያካፍሉት ከሀያ በላይ መምጣት አለበት ሀያ ሀያ አዎ
እንዴት እንደዚህ ይመጣል እንዴ?
ይመጣል total odd አሁን ለምሳሌ ብዙ ይሆናል አርባ ምናምን ሊሆን ይችላል ከዛም በላይ ብዙ አለ በመቶዎችም ሊሆን ይችላል ምናምን ገ- አሁን ገባኝ ገባኝ እንደ ጨዋታው ብዛት ስለዚህ እሺ መልካም ምሽት አመሰግናለሁ